ጤና ይስጥልን ደንበኛችን ከቢጂአይ ነው የምንደውለው።
እሺ እናት እ ከዚህ በፊት ደውሎ አስመዝግቦ ነበር አ ከአራት ቀን በፊት ኦክስጅን እንዲመጣለት ከአራት ቀን በፊት ተመዝግቦ ነበር እንዴ? ማንም አ ሁም እ
አ ተመዝግቦ ነበረ።
በ- ስዩም በአስራ አንድ ቤት ተመዝግቦ ነበር አዎ ከአራት ቀን አዎ ተመዝግቦ ነበር። ልክ ነው።
በፊት። አልመጣሉትም
አልመጣም።
አልመጣሉትም። እሺ ደንበኛችን ይሄን አሎ።
ለማረጋገጥ መስመር ላይ ነኝ ደንበኛችን።
አ፣ እንትን አስመዝግቤ ነበር እና እንትን number ንገሪኝ። በዛ አ- ነው የተቋረጠው እንጂ አስመዝግቤሻለሁ ከዛ በፊት ከዛ በፊት ተመዝግቦ አ፣ ግን አ፣ አልመጣሉትም።
ቁጥ- እንትና ቁጥሩን አውጥተሽው ስልሳ ስድስት አርባ አምሳ አራት ብሎ ስዩም ብለኝ አዎ ልክ ነው። ከአራት ቀን በፊት ስለተመዘገበ ስ- አ፣ ስላገኘሁ ነው ተመዝግቧል እንጂ፣ ግን እህም፣ እ፣ እንትን አላለ
አልመጣሉትም።
አ፣ አስራ ሶስት ቀበሌ አልመጣም።
እሺ ደንበኛችን ስለ ደውለን እናመሰግናለን።
እሺ